መዳርጓል አይ
ሄሎ
ሀሴት ወይ ቀንሽ ሀሴት ወይ ይህን ወርደር ይህን ወርደር ማናት ማናት እንዳደረጉ ብለሽ ትነግሪኛለሽ። ይህን ወርደር አንድ ይቅርታ ብለሽ እ? እ? እ?
ሰማንያ ሀያ ሁለት ሰማንያ ሀያ ሁለት እሺ ይኸውልሽ ልጁ ላይ ማለት ነው እ ከእኔ ጋር ቁጭ ብሎ ነበር ማለት ነው። ኦርደሩ እሺ።
ከዛ ኦርደሩ ሳይ ውስጥ ሌላ ነገር ገብቶ ስልኩ ሌላ ስራ እየሰራ ነበር። ከዛ አጋጣሚ አሁን ሲጋለ ደግሞ ነገሩ ኢንተርኔት ሲከፍተው ኦርደሩ ቁጭ ብሏል።
ወጥቷል።
ቁጭ ብሏል ቁጭ ብሏል ኦርደሩ ቁጭ ብሏል።
ኦርደር ወጥቷዋለው እያልክ ያለው አይደለም እንጂ ቁጭ ብሏል እሱ ልጁ ላይ ኦርደሩ አስቴን ተደርጎ ቁጭ ብሏል እሱ ላይ
ወይ ቆራረጥ ኮኔክሽን ነው ላይ አ- አሁን ሲሰማል ሴት አሁን
ባይ
ሄድ
ወይ አ- አሁን አላ
አበላ ያለው ስ- ስሚኝማ ሴት በአንድ ወይ መ- እ፣ አሁን ልጁ ላይ ማለት ነው ኦርደር ኦርደሩ ማለት ነው ቁጭ ብሎ በ- እሱ ጋር እሱ አክሰፕት ሳይለው ምን ሳይለው ኦርደሩ እሱ ላይ መቶ ቁጭ አለበት። ኦርደሩ ማለት ነው እሱ ላይ መቶ ገባበት። assign ተደርጎ እሱ ላይ አርባ ስምንት ደቂቃ አለፈ። ከዛ customer ኡ ጋር ሲደውላት እሱ ደግሞ አሁን አይቶት order አላየውም ነበር። ማን assign እንዳደረገው አያውቅም እሱ ማን ነው
እ፣ ኢሳያስ
እሺ ስለዚህ አሁን accept ላለም ምን ያለ ነው accept accept እሱ አላሉም እና order ኡ ሌላ ሰው ጋር ነበር እና order ኡ ሌላ ሰው ጋር ነው ሆኖ እንትን አለው እ፣ ሲደውልለት ማለት ነው ከዛ ሌላ ራሱ ኢሳያስን assign አድርገዋል እ ኢሳያስን assign አድርገዋል አላልክም hello ወይ assign ያደረገው ሰው የለም ስለዚህ team leaders ይጠይቁ እዚህ ማንም assign አላደረገውም order ኡ ግን እኮ አልሆነም።
አልነበረም እኮ አስር ሰኝ ጋር ነበረ አዲስ ገበታ ላልቻ
እኮ ማጋ?
order ኡ ግን አስ- አስር ሰኝ ጋር ነበር order ኡ
team leader ኡ ነው team leader ኡ አልደወለለትም team leader ነው
ኧረ ማን እንደዛ አሉ?
አዎ ታንሁኝ ነው የደውልለት። እሺ አስር